hello hello ጤና ይስጥልኝ ቺፕቺፕ ሰላም እንዴት ነህ?
ሰላም
አለን እንትን አዝዤ ነበር እስካሁን አልደረሰም።
ምንድን ነበር ያዘዙት?
እ ደስታው በሚል ነው?
delivery አዎ okay ተደውሎሎት ነበር ጠዋት?
አልተደወለም።
location የት ነው የሚመጣሉት?
ጎፋ መስቀል ክትፎ ስጋ ቤት ጋር በቃ እሺ እሺ dri- የ driver ኡን ስልክ ደው እንትን ብዬ ፈልጌ ልደውልለትና መልሼ ያሳውቆታለሁ።
እሺ እሺ እሺ